ሄሎ ሄሎ
አቤት ሰላም ጤና ይስጥልኝ ዮሴፍ
አቤት ከዊፕላስ ነበር ምደውለው የእኛም መተግበሪያ አውርደው ነበር
አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት
ለተጠቃሚነት እሺ አሁን እርሱ የተመዘገቡት አሽከርካሪዎች የሚመዘገቡበት ዊፕላስ solution provider ላይ ነው እና
እ ተጠቃሚ ደግሞ ከሆኑ ዊፕላስ solution user የምትል አለች ተጠቃሚዎች የሚመዘገቡባት ማለት ነው
እ እሷን አውርደው እዛች ላይ register አድርገው አሸናፊ የሚያደርጉት referral code አለ እሱን እ።
ለጓደኞቹ ማጋራት ይችላሉ ማለት ነው
እሺ እሺ አመሰግናለሁ መልካም ቀን ይሁንልዎት እ